ጤና ይስጥልኝ ዋሽንግተን።
ዋሽንግተን እንዴት ዋልሽ?
ደህና እግዚአብሔር ይመስገን።
እዚህ ሚኒሊክ አንድ CT scan የታዘዘለት ሰው ነበር።
እ እ CT scan የታዘዘለት ሰው ነበር። እዚህ እሺ እሺ።
እ፣ ትም- ትመጡልኛላችሁ አሁን?
የት ነው?
ሚኒሊክ ሆስፒታል።
እንመጣልዎታለን። ስልክ ልውሰድ?
አዎ ዜሮ ዘጠኝ አንድ አንድ የደወሉበት ነው አንድ አንድ።
አዎ አዎ የደወልኩበት ሰላሳ አንድ ሀምሳ አንድ ስልሳ በቃ እልክልዎታለሁ።
እሺ